Hello.
Hello. Hello.
Hello.
አቤት።
ጤና ይስጥልኝ።
ምን ያስጥልኝ?
እ፣ ሚላት እባላለሁ ከዶክና real estate ነበር ምደውለው።
የት?
ከዶክና real estate ነበር ምደውለው።
እሺ፣ ስለ estate እንትን በአሁኑ ጊዜ ሀሳቡ የለንም።
Okay እሺ።
አሁን ለወደፊት እንሞክራለን እንጂ አሁን የለን።
Okay ሌላ ሰው እ፣ ፍላጎት ያለው ሰው ምናምን recommend ያደርጉኛል?
ጥሩ። አንዳንድ የሚፈልጉ ካሉ በዚህ ስልክ
Okay እንዲደውሉልሽ አደርጋለሁ። እም።